Hello. Hello. Hello አቤት እ አ- አልወጣልህም። እሺ መተህ የምትጠብቅ ከሆነ እዚህ መተህ መጠበቅ ትችላለህ። አልወጣም ማለት መሪውን እ እስቲ ድ- ንገራት፣ እየመጣሁ ነው እኔ አሁን።
እሺ ነግሬያታለሁ።
እሺ እሺ